ሰላም ጤና ይስጥልን ቤት ቤት hello
ይሰማኛል።
እሺ ምን ነበር?
ማታ ስምንት መቶ ብር withdraw አድርጌ ነበር።
እሺ ወዴት ነው?
እስካሁን ንግድ ባንክ ነው?
አዎ፣
እሺ
እስካሁን አልገባልኝም።
እሺ የቤት ቤት ቁጥሩን ንገረኝ።
ዜሮ ዘጠኝ ዜሮ ስምንት
እሺ
ሰማንያ ሁለት የደወልክበት ነው?
አዎ፣ አምሳ ስምንት መጨረሻ።
አዎ።
እሺ ልልክ። እሺ ጠብቀኝ።
እሺ።
ትላንት ነው?
ማታ ማታ
እሺ ስምንት መቶ ብር ረመዳን ከማል ነው አይደለ?
አዎ፣ ወደ ንግድ ባንክ account አዎ።
አለ። እሺ ያሳውቀናል። process ላይ ነው። ትንሽ ይገባል።
ይገባል።
አዎ ትንሽ ጠብቅ። እሺ
አዎ፣ አሁን እያሳወቁ ነበር።
እኮ አዎ፣ ልክ ነህ። እ፣ እሺ፣ ትንሽ ጠብቁን ስላሉ ነው ቻፓዎች እና ይገባል።
እሺ፣ አሁን ወደ እሺ፣ እማ፣ ነገርኩህ አካውንት። እሺ፣ እሺ እሺ፣ እናመሰግናለን።
እማ፣ እሺ፣ እናመሰግናለን።